ሄሎ አቤት ጤና ይስጥልኝ። ሄሎ አቤት አቤት ይሰማ
እ ሸካ ሆቴል ነው?
አ
እሺ እኔ ከዊፕላስ ሶሉሽን ነበር የደወልኩት
እሺ
እና ባለፈ app ላይ ተመዝግባችሁ ነበር እና
አ እ የተመዘገቡትን አሁን ላይ active ለማድረግ እ አንዳንድ ነገሮችን እየጠየቅን ነበረ system ላይ የሚሞሉ እና እሱን እንድትነግረኝ ነበር
ምን ነበር እ የድርጅታችሁ ስም
እ የድርጅታችሁ ስም ምን ነበር?
ናቲ
የድርጅታችሁ ስም
ሳካቸው
ሸካ ሆቴል
ሳካቸው እ እ
ሳካቸው ሆቴል እሺ እ እሺ አድራሻ የት ነበር?
እ አድራሻ
አድራሻ መገናኛ
መገናኛ ምኑ ጋር?
ዋኪን አጠጋ ወይም ማራኪ ታወር እ እ ማራኪ አጠገብ ማራኪ ታወር አጠጋ
እሺ ታው- ስምህን ትነግረኛለህ?
ብርሃን
ብርሃኑማ
ሲሰ
ስልክ ይሄንን ነው የምትጠቀመው?
አ
እሺ የስራ ቀናችሁ መች ነበር?
እ መች መች ነው እ ስራ ላይ የምትሆነው?
ሁሌም ነው ከእሑድ እስከ እሑድ?
አ
እሺ ሰዓቱስ?
እ ሰዓት
አስራ ሁለት እስከ ስድስት
Okay። እሺ ሎጎ አላችሁ የድርጅት እ እ የድርጅት ሎጎ አለ የድርጅታችሁ?
አ የለውም
እሺ ለኢንሹራንስ መላክ ትችላለህ በቴሌግራም የስራ ፈቃድ እ?
እ የንግድ ፈቃዳችን ልትልክልኝ ትችላለህ?
እሺ አሁን ሌላ ቦታ ነኝ ልክልሻለሁ በቃ እሺ በ- በ normal text ወይ በቴሌግራም አይ ልካለሁ ትልክልኛለህ።
እ እሺ አመሰግናለሁ። መልካም ቀን።